hello ጤና ይስጥልኝ። ዶንኪ ቲዩብ ነው።
አብሮ ይፈለን ሰላም ነው እግዚአብሔር ይመስገን።
አለን።
መልሱ ከክፍለ ከክፍለ ሀገር ነው የምደውለው። በተደጋጋሚ ስልካችሁ ላይ ደውያለሁ፣ እስካሁን አልተደወለልኝም።
እሺ
እ፣ ለስራ ሴቱን ፈልጌው ነበረ ብዬ በተደጋጋሚ አንቺ ጋርም ነግሬሽ ይሆናል። ቤት ይፈረጋለሁ ምናልባት እህ፣
ክብረአብ እባላለሁ።
አስታውሽታለሁኝ። እንደውላለን። እኔ ሪፖርት አድርጌያለሁኝ። ማኔጀሮች መልሰው ይደውሉታል።
እኔ ስንተኛ ወር? ሁለት ወር አለፈኝ እንግዲህ።
አዎ እኔ የምልሽ እሺ
እሺ የዶንኪ ቲዩብ ፕሮግራሙን ወይ ንገሪኝና እዛ እኔ መጥቼ ማገኝበት ነው የተነካ
እንደዚህ አይነት መድረክ የለንም፣ ግን ደግሞ መልሼ አስታውሳቸዋለሁ፣ ይደውላሉ።
ሌላ ምንም አማራጭ የለኝም። ምናልባት እሱ የማገኝበት አዎ በጣም ብዙ ስራዎች ስለሚበዙበት ሌላ ምንም አይነት መንገድ የለም፣ ግን ድጋሚ ለማስታወስ ሞክራለሁ
እህ
እና ይጠብቁ።
ይደውላሉ።
አዎ እንግዲህ እኔ አስተላልፋለሁኝ። አሁንም ድጋሚ አስታውሳቸዋለሁ።
እሺ ደግመሽም በሆነ አስተላልፊ እስቲ።
እሺ
እሺ አመሰግናለሁ ስለደወሉ።
እሺ እኛም እናመሰግናለን።
Tra-